hello
hello hello፣ ሰላም ጤና ይስጥልኝ።
እንዴት ነሽ?
ሰላም ነው።
ብር ይዞብኝ ነበር እማዬ።
እሺ፣ ስንት ብር ነው ወንድሜ? hello፣
ወይ ስድስት ሺህ ስድስት መቶ ብር ምን አልከኝ ወንድሜ?
ስድስት ሺህ ስድስት መቶ ብር
አሁን በደወልክበት ስልክ ነው?
አ
አሁን ነው ወንድሜ?
እ አ
እሺ፣ አሁን ገብቶልሃል? እሺ፣
እንትን ድንገት እስኪ የትናንት ወይ ምናምን ነገር ካለ check ታደርጊልኛለሽ?
እሺ፣ አረግ- ሂሳቤ ሂሳቤ በጣም ተምታታብኝና ምን check ላ- አድርጊ የትናንት ልዩል- ልዩልህ?
እ ወይ ትናንት ወይ ዛሬ እሺ ችግር የለም አይልሃለሁ።
እሺ።
አምስት ሺህ ብር pending የሚል አለ ገና ያልገባልህ ማለት ነው።
አዎ እሺ እሱ ይገባልሃል። እሺ አሁን ታስገ- ካልገባልህ እስከ ነገ አይ process ላይ ነው። እስከ ነገ ካልገባልህ አ
እንትን ይላል።
ምን ነገ ልጠብቅ አዎ ደውልልኝ።
አምስት ሺህ ብር እሺ እሺ